መላው ሰውነቷ የንያለም ለመውደድ ተክሎ አይነ ኮኮብ ጉብድ የንያለ የደስደሴ ዋታት ናስተውላኝ ሄደች የንያለም የተባበች ወጣት የዘንደረው ክረምት አጉረመረመና ሐምልና ነሐሴ አጥግቦታልና ናሳየኝ ሐመቻዬ ያችን መልክና እንዲህም አልነበር ያቻምናው ሐሳባዬ እንዲህም አልነበር ያቻምናው ሐሳቤ እንዲያው በቆንጆ ልጃዬ ተጨነቀ ውበት አይቶ ማለፍ እኔን መቸገረ ውበት አይቶ ማለፍ እኔን መቸገረ አሸነፈኝ ቃሏ ሀይ ብቻ አነጋገረኝ እንደ ገብሱ ዛላ የናደ ጸጉሯ ተጎንጉኖ መላው ሰውነቷ የኔ ዓለም ለመውደድ አይነ ኮከብ ጉብድ የኔ ያለ የደስደስ ዋጫ ናስተውላኝ ሄደች የኔ ዓለም የተባለች ወጣት ሸጋ የለም በይ እውነት ነው ተብለው ቆንጆ የለም በይ እውነት ነው ተብሎ ጎዳ አረገኝ አባይ ተንበለላ ብሎ ሐምልና ነሐሴ አልፎ አልቆ ወራቸው ሐምልና ነሐሴ አልፎ አልቆ ወራቸው በጋውም ደረሰ ሳይ ተሸኘሸችው ያች ሴፈቀሰ ምነው ታዲያ ትመጣ ያች ሴፈቀሰ ምነው ታዲያ ትመጣ እያየለ በኔ አይ ልብ እየተገታ እንደ ገብሱ ዛላ የኛለ ጸጉሯ ተጎንብኖ መላው ሰውነቷ የኛለ በሞደን ተከኖ አይነ ኮከብ ጉብድ የኛለ የደስደስ ዋጫ ናስተውላኝ ሄደች የኛለም የተባለች ወጣት ዘመድ ተሰብስቦ ወገን አለኝ ዘመድ ተሰብስቦ ወገን አለኝ ቤቱ ባለስደንቆ አይ ፍሪዳይቲ ከሰው መጨሞቹ ሆድዬ ቸመኝ ከሰው መጨሞቹ ሆድዬ ቸመኝ ደግሞ ከዳይ ልቤ አይ ወደ አንቺው ተሸንጂ አይ ግጥም ነው እንጂ መቼም ከገጠመ ልብን በሁዳዴ እየቆረጠመ የዞረ ያስፈታ አይ የተጠመጠመ እንደ ገብሱ ዛላ የኛለ ጸጉሯ ተጎንጉኖ መላው ሰውነቷ የኛለ በሞደል ተከኖ አይነ ኮከብ ጉብል የኛለ የደስደስ ዋታ አስተውላኝ ሄደች የኛለ የተባለች ወጣት አስተውላኝ ሄደች የኛለ የተባለች ወጣት አስተውላኝ ሄደች የኛለ የተባለች ወጣት አስተውላኝ ሄደች የኛለ የተባለች